Unaichi, Sport Nabako Mlodov,
ሄሎ Full Sport Nabako Mlodov.
ቴሌግራም ላይ ልኬ ነበር እና እስካሁን ምንም ነገር የለም። እንትኑ withdraw- ቴሌግራም ያውን በደወልበት ስልክ ነው።
አዎ ሄሎ
አንድ ጊዜ መስመር ላይ ጠብቁ። በድጋሚ አስተላልፍሎታለሁ። መልሱን ሳገኝ አሳውቆታለሁ።
እሺ አይ በጣም ቆየ እኮ ብዬ ነው።
አዎ ሰሞኑን technically የሆነ ችግር ገጥሞ ስለነበር ለዛ ነው። በትዕግስት ይጠብቁ።